ሄሎ አቤት።
ሄሎ አሁን ዜሮ አንድ አንድ ደውለህ ነበር አይደል?
አዎ።
ይቅርታ ምን ነበር ያልከኝ?
እንዴ cancel ነው ይሁን አለ customer ደውሎ ቆይቶበታል። በጣም ሳሎኒ እስካሁን አልተጀመረም order ኡ ማለት ነው።
cancel ይሁን ብሎሃል customer?
አዎ ትቆያለህ አለኝ።
እሺ ንገረኝ order ነበር አስራ ሁለት ሀያ ዘጠኝ
አስራ ሁለት ሀያ ዘጠኝ እሺ አሳውቅልሃለሁ።
ጨርሼ ልውጣ።
ቆይ አንዴ ላሳውቅና እደውልልሃለሁ።
እሺ ቶሎ በይ መሽቷል። በእናትህ እሺ እሺ እሺ። ላምሻ እንጂ አዎ ነው አለኝ።